የለ
ወይ ጌታ አደር እግዚአብሔር ይመስገን።
ሰላም ነው አላው ማልበል
እ ማልበል ቀለሙ ነኝ እ ወይ ቀለም እንዴት ነህ? የቢሮ ስልክ ሆኖብኝ እኮ ለዛ ነው።
ና ያዘው ሴቭ አድርገው ወደ የኔ ስለሆነ እዚሁ እሺ እሺ ሴቭ አደርገዋለሁኝ።
አ፣ ደውለህ ነበር አዎ አየህልኝ መረጃዎቹን እ፣ ወረዳዎች በጣም እየጨቀጨቁኝ ነው። ይሄ የትናንትኑ ተሰርቷል በሙሉ የትናንትና የላከው በሙሉ ተሰርቷል
በ- ለአንተ የላኩልህ የእሺ አዎ።
ዛሬ የላኩልህ የሞት መርጅ የሚደረግ አይተኸዋል?
ዛሬ አላየሁትም ዛሬ ስራ ነበርኩኝ አሁን እየገባሁ ነው ለ- አሁን ለቀለማሜ ከትላንት ወዲያ ነበር የላኩለት እ፣ እስካሁን አልሰራውም እና መርጅ ነው እያለ ነው። አዎ መርጅ መር- የሚደረግ ነው ያላገባ ከሞት እሺ።
በኋላ። እሺ እሺ እሺ ቀለም እሺ እሺ